ጤና ይስጥልኝ። ስፖርት ነው የምትለው?
ሰላም ነው።
እግዚአብሔር ይመስገን።
ሳንቲም transfer አድርጌ ነበር ከቴሌብር ወደ ውድ ስፖርት እሺ
እና በአሪፍ ፔይ ነው transfer ያደረጉት። ሳንቲም አልነበረም። አሪፍ ሳ- ሳን- ሳንቲም ይለዋል አይደል? የቴሌብር platform እም፣
እሱ ለጊዜው አሁን active አልነበረም እና በአሪፍ ፔይ ነው transfer ያደረጉትና አይ- ከቴሌብር ተቀናሽ ይላል። ወደ እናንተ ግን አልገባም።
እስከ ቴሌብር የተላከለትን text screenshot አድርገው የላኩ
በ- በዚህ ነው በምን ስልክ የያዙ ልንገሮት።
እሺ በቂ ስልክ ያዝ እስኪ አንድ ጊዜ እሺ ዜሮ ዘጠኝ ሰባ ስምንት ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት
ዜሮ ስድስት ስልካችሁ ግን እምቢ እያለ ነበር።
ያው ስልክ በምንድን ነው ቴሌግራም ነው
ይሄኛው መደወል ሳይሆን ቴሌግራም ላይ ነው የሚልኩት።
ቴሌግራም። እሺ እና እንደላኩት መልሽ ልደውልሽ ወይስ?
አይደውሉ እዛ መልስ ስለምሰጠው ታያሳስብም ችግር የለውም። ደንበኛ ኧረ እሺ አመሰግናለሁ። እሺ።
እሺ፣ እሺ።